ሄሎ ሰላም፣ ቤስት ቤት
ዌስት ቤት አዎ፣ ቤስት ቤት ነበር። ምን ነበር?
ትኬት ነጭ ዶልፊን እሺ፣
ካሸ ቁጥሩን ሪኮርድ ትነግረኛለህ?
እሺ አስራ ሶስት
አንድ ሺ ጠብቀኝ። እሺ አሁን ትነግረኛለህ?
አስራ ሶስት አስራ ሶስት
ሰላሳ ስድስት ሰላሳ ስድስት
ሀምሳ ሶስት ሀምሳ ሶስት
ሀምሳ ሰባት
ትክክል ነው። ticket ID አላገኘሁትም።
እ?
ticket ID ልክ ነው። check አድርገው እስኪ። በዚህ አላገኘሁትም።
አስራ ሶስት እሺ አስራ ሶስት ሰላሳ ስድስት ሰላሳ ስድስት
ሰላሳ ስድስት
አስራ ሶስት ሰላሳ ስድስት ነው።
አዎ እሺ
ሀምሳ ሶስት ሀምሳ ሶስት
ሀምሳ ሰባት
እሺ እም፣ የዛሬ ጨዋታ ነው ያልታረመው እንጂ ታርሞላል። እሺ check አድርገው። ሌላው እሺ እሺ እሺ እናመሰግናለን። መልካም